ጤና ይስጥልን ከቪዲዮ ኢትዮጵያ ነው የምንደውለው። አሁን ደውለውልን ነበረ። እሺ እ ደንበኛችን እ ምን ያህል እ የድራፍት ኬት ነው እንደዚህ እየሆነ ያስቸገሩት? አይሰማም ደንበኛችን።
ይሰማል። ምን ያህል በር- በርሜሉ ምን ያህል የት- አንድ በርሜል ላይ ነው ያጋጠሙት ወይስ በተደጋጋሚ ነው?
በተደጋጋሚ አይ አንድ በርሜል ላይ ብቻ አለም ተደጋጋመ ስለተደጋገመ ነው የደወልነው ላለ መፍትሄ ነው ያም- እ ስንት ኬጅ ነው እንደዛ የሆነበት?
ከእንትን ማለት ከጀመረ እህ
በቃ ቁቷል እኮ በለ- እንዲህ አይነት ቢያንስ ከአስራ አምስት አ, ቀናት በፊት ነው እንደዚህ እንትን
ሊያልቅ ሲል ውሃ እየሆነ ያ- ያስቸገሩት።
አ
ስለዚህ ሁሉም በርሜል ላይ እንደዛ ነው የሚያጋጥሙት።
አ ሁሉም በርሜል ላይ ነው አንድ በርሜል ላይ ብቻ አለ።
እሺ ደንበኛችን ይሄን ለማረጋገጥ ነው። ስለሰጡን information እናመሰግናለን።
አ ችግሩ ከማሽኑ ይመስለኛል ለምን ብቻ የሉን ለዛም ነው እንትን ያልኩት ልክ ነው ደንበኛችን። እሺ
እሺ